ሄሎ ጤና ይስጥልን ቤስት ቤት ጤና ይስጥልን ሰላም።
ቤስት ቤት ሰላም እንዴት ነህ?
እንትን ታይልኛለሽ ብዬ ነበረ ምን ነበረ?
የቆረጥኩት- የቆረጥኩትን ማለት ነው። እናንት ነው ንገርሽ እሺ ቀን ካሸርኩት?
ግን አንዴ
እሺ።
ጤና ይስጥልን ቤስት ቤት እሺ እሺ ሰላም
አለን አለን
እሺ
እና ልንገርሽ እ፣ cashier code ነው አ እሺ እሺ
አስራ አንድ ሰላሳ ዘጠኝ
እሺ አስራ አንድ ሰላሳ ዘጠኝ
አርባ አንድ ዜሮ ስምንት አርባ አንድ ዜሮ ስምንት
ያው ዋይፋይ ስለሌለ ነው እኛ አካባቢ እንትን ያልኩት።
ችግር የለም okay እሺ አስራ አንድ ሰላሳ ዘጠኝ አርባ አንድ ዜሮ ስምንት አይደለ
አ አ ብዙ ጨዋታ ወጥቶብሃል እሺ
ወድቋል።
አዎ አራት ጨዋታ
አመሰግናለሁ።
እሺ እሺ እሺ መልካም ቀን ይሁንልህ እሺ አ